ቃሉን ወጥቶ አደር ጎደ ሄደ ገጠር ሲመኝ የነበረው ጊዜው ሞልቶለታል። አስተምሮ ሊማር ወደ ገጠር ዘምቷል። ብዙ ታክቶ ነበር አሁን ተሳካለት። የወገኑን ብሶት ይዟል ሊወጣለት ሜዳ ተራራ ኮረብታውን አቋርጦ ሄደ ወንዝ ጅረቱን አይመለስም እንዲህ በቶሎ ችግር በሽታን ሳይጥል መንግሎ እንዲያ እንዲያ በሉት እንዲያ እንዲያ እንዲያ እንዲያ በሉት እንዲያ እንዲያ ስማች ነው አሉኝ ወጥቶ አደር ልኮ ወደ ሄደ ገጠር ሲሰድቡ ሲወግሩት አጥረው ሲያንገላቱት አውቆ ያለ አዋቂ አርገው ሲገምቱ ወንድሙን ከጎኑ በሞት ሲነጥሉት ከዓላማው ሳይለይ ወገኖቹ አበሩት ምኞቱ ሰምሮ ደስ ደስ ብሎታል።